ጤና ይስጥልኝ ምሽቱ ቤት ሄሎ
hello አብሮ ስትል እሺ ምን ልርዳው?
አለም ቤት betting መመዝገብ ፈልገ ነው።
መመዝገብ
አዎ እሺ ምን ታደርጋለህ መሰለህ Best Bet dot bet የሚለው ድረገጽ ላይ ትገባና
ምን ላይ?
Best Bet dot bet የሚለው ድረገጽ ላይ ትገባና
እሺ
ከዛ register የሚለውን ትጫናለህ።
እሺ ከዛ ቁጥርህን ከ- ስልክ ቁጥርህን ከዘጠኝ ጀምሮ ታስገባለህ ዘጠኝ ሀያ አምስት ሀምሳ ሰባት ብለህ ማለት ነው።
አዎ
ከዛ password ደግሞ አጠቃላይ ከስምንት digit በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter፣ አንድ ቁጥርና አንድ symbol መግባት አለበት የምታስገባው እ ክ- password ውስጥ ማለት ማለት ነው።
አንድ ሺህ መሆን አለበት።
አንድ ሺህ አይደለም
እ ቢያንስ አንድ capital letter፣ አንድ small letter፣ አዎ
አንድ ቁጥር፣ አንድ symbol አጠቃላይ ደግሞ እሺ።
ስምንት digit ገብቶሃል?
እሺ እም?
አዎ እየሞከርኩ ኔትወርክን ብሎኝ ነው እየሞከርኩ ነው።
በቃ ችግር የለም። ቴሌግራም ላይ ጻፍልንና ወይም example እንጽፍልሃለን። እሺ መመዝገብ እሺ፣ እሺ።
ፈልጌ ነው ብለህ ጻፍልን ቴሌግራም ላይ።
እሺ እሺ እሺ መልካም ምሽት።
መልካም እሺ